hello ጤና ይስጥልን best bet
ጤና ይስጥልን ስምን
እ ብሩክ ነው ዳንኤል ዳንኤል ነኝ። ሰላም ነው?
ወይ ዳንኤል አለው ጄሪ አለች እንዴ?
ጄሪ ምሳ ወጣች።
አንተ ነው ያለው ሌላ ሰው የለም ወይ ቤት ተስፍሽ አለ ተስፍሽ ላገናኘ አ እሺ እሺ ማን ልበላ ብሩክ በላ ብሩክ አረካ እሺ እ ተስፍሽ
ሌላ
ሄሎ ወይ ተስፍሽ ሌላ ወይ ብሩክ እንዴት ነህ? ሰላም ነው አሉ አማን ነው አለን አለን።
ሰማ እሺ ጉኑ ማዞሪያ ሁለት የሚለውን ሾፒንግ እ እሺ እሳብ ዛሬ አ- ያስቸገረኝ ነውና እስ- ያዝልኝና እሱ እሳት ከፍል ክፈል ስልት ከፍቱልኛላችሁ
ምን የሚለው ነው? እዚሁ ንገረኝ። እዚሁ ልዝጋልን ነው።
ጉኑ ማዞሪያ ሁለት የሚለውን ያዝልኝ እንዳይጫወት እንዳያጫወት አረ cashier ዝጋልኝ እሺ።
ከዛ ብሩክ አረካ አይደለ?
ብሩክ አረካ ጉኑ ማዞሪያ ሁለት ሁለት
እሺ፣ እንዴ፣
ደውላለሁ እኔ ያዝልኝ ብሩክ አረካ። ቆይ ንገረኝ እኮ እዚሁ ልዝጋልህ። ቆይ አንዴ ጠብቀኝ። ምንድን ነው የሚለው? ጉኑ ማዞሪያ ሁለት አይደለ?
አ ሁለት በቃ ይኸው ዘግቼ እሄዳለሁ።
ዝጋና እኔ ደውዬ ያስከፍታል እሺ፣ ደውልልኝ። እሺ እሺ ተስፋዬ እሺ፣ እሺ፣ አባቴ፣ እሺ። ከሀያ ስምንት